ሄሎ
ሄሎ
ሰላም ጤና ይስጥልን ቤት ቤት አለ withdraw አድርጌ ነበር።
እሺ ስንት ብር ነው አምስት ሺ እ አምስት ሺ
አሁን ነበር ያደረከው?
ቆየው ትንሽ
እሺ ዛሬ ነው?
አ አ
እሺ ቤት ቤት ቁጥር ይሄ ነው?
አ
እሺ ቼክ ላድርግልክ።
እሺ
ዘካሪያስ ዘ- ዘነበ ነው?
ዝናቤ አዎ አ እሺ ኮንፈርት ተራረሹ አዎ ኮንፊርም ሆኖን ይገባላል። እሺ ትንሽ ጠብቀው።
እሺ እሺ መልካም ቀን።